Hello
አቤት ጤና ይስጥልኝ። ንጉስ ነው ንጉስ ነው?
ወይ ሰላም ነው? አዎ፣ እሺ ምደውለው ከዊፕላስ Solution የሚባል ድርጅት ነው።
እሺ ዊፕላስ አንድ application develop አድርጓል እና እዛ ውስጥ እሺ።
እ፣ የእናንተ store ኣችሁን furniture ካላችሁ አላችሁ
አዎ፣ አለ።
እሺ store ኣችሁን እዛ ላይ እንድታስተዋውቁ እና እ፣ እንድትገበያዩበት customer በቀላል እንዲያገኛችሁ ማለት ነው። እና ፈቃደኛ ከሆን ከአሁን ምዝገባ ላይ ነን እና መመዝገብ እሺ።
ከፈለክ ነበር
ምንድን ነው እም፣ ከኛ የሚጠበቀው መስፈርቱ?
እም፣ application ኑ ላይ መመዝገብ ነው እና አንዳንድ እንትኖች አሉት ፎርሞች የሚሞሉ መሙላት ነው። እንደ ንግድ ፍቃድ እንደዛ ነገሮች ያስፈልጋሉ። መታወቂያ ምናምን ታስገባቸዋሉ።
እሺ ምንድን ነው ከኛ ከዛ የሚጠበቀው? ወይስ ክፍያ አለው? ነፃ ነው?
አይ በነፃ ነው አሁን ላይ ምዝገባው ነፃ ነው። እ, አይ link ለምዝገባው ምን- ምዝገባው ምን ያደርግልኛል? ከተመዘገብኩ በኋላ ያለውን ነው የምጠይቅሽ።
እኮ ምዝገባው በ- አዎ ክፍያ የለውም።
አይ no ከምዝገባው በኋላ በክፍያ ነው የምታስተናግዱት? ያለ ክፍያ የሚለውን ነው አይ።
ማወቅ የምፈልገው።
ከተመዘገብኩ በኋላ ከ customer ጋር ነው ከኛ ጋር ምንም እ፣ ማለት እንድታስተዋውቅበት ነው። application ኑ ላይ ምንም የምንወስደው ነገር የለም በዛ ላይ
እሺ ቆይ ወይ መልሼ ከስተመር ይዣለን። ቆይ እሺ ወይ መልሼ እደውልልሻለሁ።